hello hello ሰላም hello መሰረት ነኝ። ምን ታዘዝ?
ሰላም ነው ማስዬ አለ እንዴት ነህ?
አለሁልሽ። የሆነ order ይዤ ነበርና ስደውላቸው እኔ አላዘዝኩም አሉኝ።
order ነበሩን እስኪ ንገረኝ።
እሺ ሀምሳ ስምንት ሀያ ሰባት ሀምሳ ስምንት ሀያ ሰባት ስምህ ማን ነው?
አዎ ስምህ ታይሰን ማን ነው?
ታይሰን ታይሰን። ሀምሳ ስምንት ሀያ ሰባት ነው ያልከኛ?
አዎ እሺ አላዘዝኩም ነው ያለ?
አዎ ስደውል አላዘዝኩም ተባለ። forward የተደረገ ስልክ ነው። እስኪ ጠይቂና አሳውቂኝ ብቻ ያለውን ነገር እሺ እሺ ታይሰን እሺ እሺ